ሰላም እናት ሰላም ዋልክ? እንዴት ዋልክ?
እግዚአብሔር ይመስገን።
አሜን።
አ፣ እግዚአብሔር ይመስገን።
እንትን ነበረ የፈለኩት YouTube መማር ፈልጌ።
እሺ ስምህን እንዴት ልበል?
ነው? ኃይሉ
ኃይሉ ማን?
ኃይሉ አለሙ።
ስልክ ልውሰድ። አቶ ኃይሉ ዜሮ ዘጠኝ
ዘጠኝ አስር ሰማንያ ሁለት
ሰማንያ ሁለት ዜሮ ዘጠኝ ዜሮ ሁለት ዜሮ ዘጠኝ ዜሮ ሁለት አዎ። እንዴት ነው አሁን ማወቅ ይቻላል?
አድራሻ የት ነው? ነግሮታለሁ። በቂ ያለውን መረጃ እኔ ነግሮታለሁ። አድራሻ የት ነው?
አድራሻ ኮተቤ ነው። ኮተቤ ሀና ማርያም
ማስታወቂያው ምን ላይ ነው የሰሙት?
እ መታወቂያ ማስታወቂያው ማ- ትምህርት እንደምንሰጥ አዎ፣ ምን ላይ አይ- ነው የሰሙት?
አይቼው ነው እና እኔም አሁን ቲ- ጀምሬ TikTok ም አስር ሺህ ምናምን አለኝ እና ተከታይ አዎ።
እንደው እዛ ላይ አይቼ YouTube ምናምን መጀመር ምን ላይ ነው ያዩት? ምን ላይ ነው ያዩት?
እ፣ ራሱ YouTube ላይ ነው ለቆት ያየው።
ዩቲዩብ ላይ
አዎ
በአካል ነው በኦንላይን ነው መማር የሚፈልጉት?
በአካል ነው። እኔ አሁንም እ፣ ከአስራ አንድ ሰዓት በኋላ ምናምን ቢሆን እንደው ስራ contract ነው የሚሰራው እና እሱ ነገር ያለው ነገር ኢንፎርሜሽን ለምጠኝ አመሰግናለሁ። ምን እንደመስራት አላውቅም። ጌብ ሰርቶልኛል።
እ